ሌላው ጤና ይስጥልኝ አላምቡላንስ እንዴት ነሽ? ይኸውልሽ ከጴጥሮስ ስለሆነ የሚሄዱት እዚህ ያለ ዶክተር ነው እዛ ያለው ላኪያቸው ያለው ማለት ነው።
እሺ እዚህ አብነት የሚሰራው ዶክተር ማሩ።
እሺ ስለዚህ ምንም እኮ እንትን ችግር የለውም።
እኮ እዛ የሚቀ- ኮሚኒኬት አድርገዋል።
እዛ የሚቀበለን ሰው ሰው ነው አለ።
የሚፈልገው አለ
አለ አዎ።
liaison እሺ liaison communicate አድርጎላቸዋል እዛ ያለው ዶክተር liaison ነው የሚቀበሉን እኛ directly ከዚህ ስንሄድ ነይ ይሄንን ነገር ብታወሪ ይሻላል። liaison communicate አድርጋለች እ? liaison communicate አድርጋለች